ሄሎ ሄሎ አቤት።
ኧረ አሁንም ሌላ ወደዚህ እያለ እስቲ ዜሮ አምስት ሰባ ስስ- ሰባ ሶስት ዜሮ አምስት ሰባ ሶስት አዎ እኔ ጎሮ ገብርኤል ነኝ። ናቸው አውጪልኝ ከቻለ ከየት ወደ መሄድ ነው ይሄ?
እህ ይሄ ወደ ሌላ- ሴት- ይሄ ወደ ዳስ ነው መሰለህ።
እሺ ሌላ order ሰዓት
ጎሮ ገብርኤል አሁን ገና ለ- ለ customer ሊሰጠው ነው። complete ብዬ እየጠበኩ እየመጣ ነው።
እሺ ቆይ አትዝጋሽ፣ dispatch እሺ ዘቅለ እሺ
ሄሎ ሰላም ወ- ወይ ላሺ ወይ ወጣለሽ እሺ አመሰግናለሁ።
አሸናፊ